hello
አቤት እንዴት አደርክ?
ግን እንዴት ወይ ሰላም ነው?
አለው እግዚአብሔር ይመስገን።
ሸምድደው እንጂ ይህን ቁጥር
በእንትን ነው በብሉቱዝ ነው ያነሳሁት እና ለዛ ነው
ሰላም ነዋል?
አለው ልክ እንዴት ነው
አለን አለን።
edit edit እየጨረስኩልህ ነው እና የ vehicle እና driver edit አለ አይደል?
አዎ፣
እሱ እየጨረስኩልህ ነው። ዴሊት ምናምን ሰርቻለሁ። ምናልባት ፖርታል ላይ ከገባ ታገኛቸዋለህ። ሪሙቭ ያደርጓቸው
ምን ምኑን
ሪሙቭ ዴሊት እና ኤዲት አለ ይቀራል ያልከኝ
ዲሌት አ- ታዲያ እንትን ላይ አይደለም የምናየው ሞ- ሞባይል አፖ ላይ ያንተው ላይ
እኮ እነሱን እየጨረስኩልህ ነው። አይመለክ ቴስት እያደረኳቸው ነው ነው የምልህ።
okay እሺ test እያደረኳቸው ነው። እንደጨረስኩ እልክልሃለሁ። እደውልልሃለሁ በማንኛውም ሰዓት።
እሺ እሺ
ሌሎቹን አስተካክዬልሃለሁ። የ delete እና edit ነው።
በቃ በማንኛው- በማንኛውም ሰዓት ደውልልኝ፣ ላክልኝ፣ አብረን እናየዋለን።
እነዚህን ትልክልና አብረን እናያቸዋለን።
እሺ እሺ